ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሊዲያ ቬሎ ክራይ ናችሁ?
እ እ ሊዲያ ቬሎ ክራይ።
እ፣ አዎ እ፣ ያው ባለቤቷ ነኝ። የእሷን እሺ።
ስልክ ልስጥሽ ወይም direct እንድታወሩ እሺ ስልክ ቁጥሯ ስጠኝ ነው።
ዜሮ ዘጠኝ እ፣ ሀያ ስድስት ሀያ ስድስት አስራ ስድስት አስራ ስድስት አስራ ሰባት ሀምሳ ሁለት አስራ ሰባት ሀምሳ ሁለት እሺ አስራ እናመሰግናለን።
ሰባት ሀምሳ ሁለት እሺ እናመሰግናለን።
ቴንኪዩ እሺ